ጤና ይስጥልኝ ዙፋን አዎ ከቴሌ ብር ነው የምደውለው። ተ- አሁን እያወራ ነበር ተቋረጠ።
OK OK እሺ
ደንበኛችን መስመር ላይ ያለው አዎ አሉ እና እንትን እሺ፣ ብለህ ቁጥር ያ እያሰስኩት ነበር። እሺ ዜሮ እሺ ዘጠኝ OK ይቅርታ እሺ text የምታርግልኝ መስሎኝ ነበር
አይ፣ ላስይዞት እ፣ እሺ።
ቁጥራችንን ዜሮ ዘጠኝ እሺ ዜሮ ዘጠኝ ዘጠና ሁለት እህ አስራ ሶስት እህ ዜሮ አንድ እህ ሀምሳ አምስት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት አዎ ይሄ ቴሌ- ቴሌግራም ቻናላችን ቁጥር ነው። ወደዚህ screenshot ሲልኩ ወደሚመለከተው አካል እናስተላልፍሎታለን።
እሺ እሺ አሁን አርጋለሁ እሺ።
ደንበኛችን ስለደወልን እናመሰግናለን። ሌላ የምረዳዎት ነገር አለ?
አይ የለም እሱ ብቻ ነው እሺ እናመሰግናለን። ስለ አገልግሎት ሀሳብ አስተያየት ካሉት ከሚሰሙት ድምጽ በኋላ ማስቀመጥ ይችላሉ። መልካም ቀን ይሁንልዎት።
እሺ thank thank በጣም